ሁለቤተሰቤ ነኝ።
በቤተሰብ ወደ ነበር እሱ ሀያ አምስት አራት
ሀያ አምስት አርባ አራት ሀያ አምስት አርባ አራት እንደገና ደግሞ ሀያ አምስት ሀምሳ ስድስት ምንድን ናት?
ብሬትችው
ሀያ አምስት ሀምሳ ስድስት ሁለቱንም አ አ
እነሱ አብዱልከሪም ነኝ
አብዱልከሪም ሀያ አምስት ሀምሳ ስድስት ሀያ አምስት አርባ አራት ነው።
ሀያ አምስት አርባ አራት አ አ
እሺ ይልልሃል ላይ እሺ
ሚሞር ሰሊ